Hello ጤና ይስጥልን ቤት
እንትን ነበር cashier code ልንገር እሺ
አስራ ሁለት
አስራ ሁለት ሰላሳ አንድ እሺ ዜሮ አራት አርባ ሶስት ቦነስ መኖሩን ንገሪኝ። አለቀቀልኝ።
ቦነስ የለውም ሁለት ጨዋታ ነው እሺ ወጣብህ
ሁለት ጨዋታ ነው የሚያደርገው።
አዎ አዎ
ማና ማን ነው? እና የሻሸመኔ ና እ ስቴጅ
እሺ እናት
እሺ መልካም ምሽት ይሁንላችሁ